እሺ እሺ እደውልለታለሁ አንዴ ለሰውዬ ልደውልለትና
ሄሎ ሄሎ
ወይ አቤት ሰላም ጤና ይስጥልኝ።
ሰላም ነው አለን እግዚአብሔር ይመስገን። ከቤት ቤት ነበር የምንደውለው ነው እኮ ሰላም እ ነው።
አለን እግዚአብሔር ይመስገን።
ምንድነው- ምንድነው ችግሩ?
እሺ ምንድን ነው ያስቸገረክ ወንድም?
አንደኛ እም፣ ችግሮቼ ወደ አራት ናቸው።
እሺ
አንደኛ transfer deposit አየር ላይ ይቀራል። አንድ በይ እሺ
ያዝልኝ። ሁለተኛ transfer out ወይንም withdrawal ያደረኩት አየር ላይ ቀርቷል ሁለት ጊዜ።
withdrawal ስታደርግ አዎ ሁለት በቀን በይ ስንት? እሺ ሁለት እሺ every day አይደለም once week twice week something
እ፣ እሺ እንደዛ ሲሆን እኛን contact አድርገን አድርገህን ነበር ይቅርታ።
ከዚህ በፊት የነበረው ላይ እሺ እም፣ የፓስወርድ ኢሹ ምናምን ሊሆን ይችላል ብለን ፓስወርድ ዲፎልት አረኩና ከማን ነው ከቤዛ ጋር ሰምቲንግ ሰምቲንግ ወቃይ አዎ ፓስወርድ ቀየርን አጀስትመንት ምናምን ሰራው ኦኬ ሲንስ ከዛ በኋላ አንድ ጊዜ ወዝዶ አደረግኩ እሱ እሺ አይደለም አሁን ችግር እኔ እሺ በአፕሊኬሽን ቼክ ይደረጋል አይደል አክሰስ ከተደረገ እንትኖቹ ምን አብ- እንደሚሆን ልንግስ እሺ ዋን ስቴፕ አይጎ double step goes
Okay አንድ አንድ step ስትቆርጥ ስነካ ሁለት step ይሄዳል። አንደኛው indicator ኡ ይሄ ነው፣ access እም፣ አለው ማለት ነው። ስልኬን ደግሞ I'm sure ሌላ ቦታ ማንም ሰው access አያደርገው።
አሁን አንድ game ስትጫወት አንተ እያልክ ያለው ሁለቴ ቆርጠዋል አይነት ነገር ነው አይደለ? ማለት አዎ አዎ፣ history ውን check አድርጊያቸው፣ history ዎቹን check አድርጓቸው። ባሽ ላይ history ውን ማየት ትችላላችሁ አይደል? ማየት ትችሉበት ላይ check አድርጓቸው። እም።
እሺ more የምትጫወታቸው game ምንድን ነው?
መልቲ ሆት
እሱን ነው የምትጫወተው አይደል?
መልቲ ሆት ፋይፍ ነው በቃ መልቲ ኦኬ ሆት ፋይፍ ኤንድ አሁን አሁን ላይ five lines የሚለው
okay አዎ ግን ይሄ እም፣ የ smart smart soft ምናምን ዲ የሚለው የለም provider ኡ እም፣ የእሱን provide multi hot ነው ማለት እም። ግን አሁን በቅርብ የሆነብህ ካለ ለምሳሌ አሁን እሱን አ፣ ለምሳሌ እንደዚህ ዛሬ ወይ ትናንት ከትናንት ወዲያ day before አዎ የምታስታውሰው አለክ event ID አንዷን እንኳን check ለማስደረግ ማለት ነው። ምክንያቱም እነሱ በስነ ስርዓት ማጣራት ማየት ስለሚችሉ round ኡን አስልከን check መደረግ ይችላል ማለት እንደዚህም ስለዚህ አይነት እያጋጠመ ልግባና ከሆነ እንደገና access ላድርግና text እ፣ ላድርግልሻ ብቻ እሺ እ፣ ልግባና access ላድርገውና እሺ
history ውን ሊየው withdrawal history ንም deposit history ንም ሊየውና የ activity history አሉ አይደል አ እሱን ሊየውና screenshot አርኪ ልላክልሽ። በምን እሺ ልላክ? በዋትሳፕ ላይ ልላከው ወይ እ፣ ቴሌግራም ዋትሳፕ ላይም እሺ ይቻላል ወይም ደግሞ ቴሌግራም ላይ ቴሌግራም ላይ አዎ እሺ አለን ሁለት የዋትሳፕ የቴሌግራም አለን ታውቀዋለህ ከይ እሺ የትና account ኡ
አ የቴሌግራም ቁጥሩን
የማውቀው መሰለኝ የዋትሳፕ ይሁን የቴሌግራም የሆነ ነበር እዛ ከዚህ በፊት ይሄ ነገር ያጠራጥረኛል፣ የሚቆረጥ አ ይመስለኛል፣ አይ ል access የሚደረግ ይመስለኛል ግን ብዬ እንዴት access እንደዛ ያደረኩ ነበር።
እንዳጋጠመ አላውቅም። ማለት አሁን አንዳንድ ጊዜ በእርግጥ deposit አድርገ ላይገባ ይችላል፣ እሱ እርግጥ ነው። ግን ከኛ ጋር message ኦቹን ልከ ምናምን check ተደርጎ already ወደዛኛው side balance የሚሆንበት እንደዚህ አጋጣሚዎች አሉ።
ከዚ አንድ ጊዜ ገጥሞኛል። አስተጋ እንደዛ አድርጌያለሁ እኮ አንድ አ፣ ጊዜ ወደ አራት መቶ ምናምን deposit አደረኩና አየር ላይ ቀረ። ከዛ አ፣ ሪፖርት አደረግኩኝ እንዳተጋተል አልኩኝና አ፣ መለሰልኝ።
okay deposit ኡንም ከሆነ በኋላ message ተጻጽፌ ከባጋ ነው ከቤዛ ጋር መሰለኝ አ፣ ዊል ጋር ተላልገ ተላልገ መጨረሻ ላይ መለሰልኝ። ፋይል okay ያ ችግር የለም። አሁን activity እንደዛ አይነት ስህተቶች ሶስት ሆኑብኛል።
እም፣ ስለዚህ የሶስቱንም case ኦች በሶስት screenshot ልላክልሽ ሊያቸው ላክልን። እሺ እንየውና መልካም ከዛ ይስተካከላል። እሺ እሺ እሺ እያለ እሺ እሺ